ያስጥልን በሽትቤት ቤት ነው የምንረዳው።
ትናንትና ሶስት መቶ deposit ብዬ እስካሁን ድረስ አልገባልኝ። በዚህ ሲም ሳይሆን ሌላ ነው። ስልክ ቁጥሩን ልጥራልኝ።
ቆይ deposit ነው ያልከኝ?
አንተን withdraw withdraw እሺ ንገረኝ።
ዜሮ ዘጠኝ አስራ አምስት አስራ አምስት ስልሳ አንድ ሰማንያ አንድ እሺ
ሀያ ዘጠኝ
ሶስት መቶ ብር አዎ process ላይ ነው። እሺ ለቻፓ ስላሳወቅን ይገባላቸዋል።
እስከ መቼ?
ይገባል፣ ዛሬ ይገባል።
እሺ እሺ እሺ፣ መልካም ቀን። እሺ እሺ እሺ